ጤና ይስጥልኝ። የሰበራ መርጃ ማዕከል ባኩም ለዳው
ጤና ይስጥልን። ከአዲስ አበባ ድሬዳዋ ፈልጌ ነበረ።
ከአዲስ አበባ ድሬዳዋ ለመቼ ነው የፈለጉት?
በአስራ ስድስት ታህሳስ አስራ ስድስት መመለሻ በሀያ ታህሳስ አስራ ስድስት የስ
መመለሻው ከዛ በሀያ በሀያ እሺ፣ አንድ ደቂቃ ይሰጡኛል። ሌሎት እሺ እሺ እሺ እንትን ላድርጋቸው ብዬ ነው። ትናንት ሀያ ሶስት ሺህ ምናምን ብር አለ በሳምንት ለባሪ